ሄሎ አቤት
ይኸውማ
አቤት። ጤና ይስጥልኝ።
ለጊያሜ ሄሎ
ወዬ
እ፣ ድምጾት አይሰማም።
እንዴት ነሽ? እማ እግዚአብሔር ይመስገን።
እ፣ አባቶ ነሽ? ያ?
ይቅርታ አይሰማም ድምጾት እ፣ እ?
ድምጾት አይሰማም። ጫጫታ ውስጥ ኖት። ሄሎ
ሄሎ
ድምጾት አይሰማም። ይቅርታ ይኔ
አይሰማም።
loud ላድርገው።
አይ ያሉበት ቦታ ጸጥ ያለ ቢሆን መልካም ነው።
በቃ ማይክሲ ጸጥ ባለ ቦታ ልደውልሽ በቃ አዎ እንደሱ ይሻላል።